ጤና ይስጥልኝ አሊ ባባ።
እንዴት ነሽ?
እግዚአብሔር ይመስገን አባ።
አለሁ። መኪና ፈልገን ነበር ኮሮላ።
ኮሮላ አለን።
እሺ ምን ጋር ነው እንትን እንበል?
መስቀል ፍላወር branch ኣችን ላይ አለ።
እሺ አሁን ያለ ነው እንትኑ ጋር ነው ያለ ነው ምኑ
ያሚ ያሚ መኪና መሽጫ ጋር ያለ ነው። ወዴቱ ጋር እንጠጋ?
እኮ አፍሮሊንክስ ሞተር የት ጋር ነው ይበሏቸው።
እ? እ?
አፍሮሊንክስ ሞተር እሺ፣ እሺ።
በአፍሮሊንክስ ሞተር ትክክል ሲገቡ አሊ ባባ ሬክላማችን ይታያል።
ይሄን እኮ ላሰራ ነው። እንደዚህ አይነት ይሄ የሚባለው